Hello ሰላም ጤና ይስጥልኝ።
ሰላም ነው ማ ጆን ፊትዩ ነው የደወሉት። ምን ልርዳዎት?
standup comedy ው ቀኑ መቼ ነው? እሱን እንትን ለ- ነገ አስራ አንድ ሰዓት ነገ አስራ አንድ ሰዓት አዎ፣ የት?
ኢንተርኮንቲኔንታል ሆቴል ካዛንቺስ።
እሺ እንትኑን በኦንላይን ላይ ነው የከፈልኩት። ትኬት ምናምን ያስፈልገዋል ወይስ?
ከፍለዋል ኦንላይን ላይ።
አዎ፣
እሺ ደረሰኝ እጅዎት ላይ አለ።
የለም ያው እንትን የተባለበት ነው አጠናቋል የሚለውን shot አድርጌዋለሁ።
Okay እንትን link ላይ ኦንላይን ላይ ተመዝግበው።
አዎ እዛው slip ኡንም እዛው ላይ ነው እ፣ ያስገባሁት።
ጥሩ እሺ፣ በቃ በቂ ነው። ነገ ሲመጡ ትኬት በሩ ላይ እኛ ነን ያለ ነው። በር ላይ እንሰጦታለን። ከፍ የከፈሉበትን ደረሰኝ screenshot ኡን አይተን እሺ እናስገባዎታለን። ምንም ችግር የለውም።
እ፣ እንትን የለውማ ይሄ ቀድሞ መምጣት ምናምን አይጠበቅብኝም። በሰዓቱ መምጣት ነው ያው ቦታ ስለተያዘ ለ VIP ነው ለ normal ነው የሚቆረጡ?
Normal ነው
አዎ አስራ አንድ ሰዓት ግን የሚጀምርበት ነው።
የሚጀመርበት ነው።
ድረስ ይሞክሩ። አዎ እሺ እሺ አመሰግናለሁ። መልካም ቀን።
ቻው እሺ አመሰግናለሁ።